አይኔን እያጠብኩ ነው። ሄሎ ሄሎ ወይ ወይ ህይወት
ወይ ሄር ነኝ ወይ እንዴት ነሽ?
አለው አለን እንትን እኮ yeah።
ብዬ ልከፍል ነበረ ነው እሺ።
እያንዳንዱን ሂሳብ አንድ ላይ ሰርች እንትሉኛላችሁ ምናልባት difference እንዳይፈጠር ብዬ እኮ ነው።
እንደ አዲስ ሌላ link ነው የምትልኪው ወይስ አይ።
ራሳቸውን ነው የምንሰራቸው?
እራሳቸውን አንዱን ቀሚስ ብቻ ወይ ደልትብሻለሁ ወይንም ደግሞ ምልክት ቀይ- አደርግበትና ቀይ ከዛ ውጭ
ቀይ
እሺ
ሄሎ
ሌላ ሄሎ እንዴት ነሽ? ሰላም ነሽ?
አለን እግዚአብሔር ይመስገን።
እሺ ምን ልታዘዝ?
እቃውን ማዘዝ ነበረ እና እንትኑ እሺ።
ሙሉ እቃውን ከአሁን እንትን ያልነው አለ እሱን ነበር ማዘዝ የፈለኩት ከአንዱ ቀሚስ ውጭ ማለት ነው።
እሺ ስለዚህም እንትን የማይባለውን ላኪልኝ የማይሰራውን።
አንድ ቀሚስ ብቻ ነው። እሱን ብቻ ምልክት ላርግበትና አዎ እኮ ሌላውን እሱን ይሰራ።
ምልክት አድርጊ። እሱን አሁን ስትልኪልኝ ሌላው የሚሰራ እንደሆነ አይ- አየዋለሁ። ያው check ነው እንትን ልልሻለሁ።
ሙሉ የሚሰራ ማለት ሙሉ አንድ ላይ ደምረሽ እንድትነግሪኝ ነው። እኔ
እሺ ደረሰኝ ትፈልጊያለሽ?
ደረሰኝ አልፈልግም።
እሺ ስለዚህ በቃ ልስራውና ግን የማይሰራውን አሁን እንትን በይልኝ እሺ። ከዛ በኋላ ያለውን ራሱ ራሱን ራሱም ከሆነ ራሱን ድጋሚ ልክልሽና አጠቃላይ ድምሩን ታችሁ ጋር ጽፍልሻለሁ።
okay የሚቀየርም ዋጋ ካለ ልትነግሪኝ ነው።
maybe አዎ የሚቀየር የሚቀየር like እንትን ራሱ እንትኑ ላይ ራሱ website ኡ ላይ እ, የሚቀየር ነገር ሊኖር ይችላል ወይ ሊጨምር ይችላል ወይ ሊቀንስ ይችላል። እሱን check ላድርግና እ, አዎ።
ራሱ ከሆነ ራሱን ድጋሚ እልክልሻለሁ፣ ካልሆነ ግን የተቀየረውን እልክልሻለሁ።
በቃ እሺ፣ እሺ። ይቺ የምትወጣውን እነግርሻለሁ። ምልክት አደረግሽ።
እሺ፣ እና እ, መተሽ ነው እንትን የምትይው ትመጫለሽ አዎ ቢሮ እመጣለሁ።
እሺ እንትኑ በቃ።
ዋጋውን ምናምን check እናድርግና ና እኔም ያለኝን ካድርጌ እመጣለሁ።
እሺ። እና ሄሎ አለሽ ከጎንሽ?
የለችም እታች ናት እሷ። እ፣ ላገናኘሽ ችግር የለውም በቃ እንደውልላታለን።
በቃ እሺ፣ እሺ
እሺ።